ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳዎ? ጤና ይስጥልኝ አብ ይስጥልን።
እንትን ለልጆች ማዋያ ፈልጌ ነበረ እኛ አካባቢ
ለልጆች ማዋያ ምን?
Daycare daycare እዚህ አካባቢ ያለ ፈልጌ ነበረ።
OK daycare ድርጅቱን ነው የፈለጉት?
አይ ለህፃናት ማዋያ ሞግዚቶች ነው የፈለጉት?
እ?
ሞግዚት ባለሙያ ነው የፈለጉት ወይስ ደግሞ አዎ።
የ daycare ድርጅት ነው የት እንድ- የት እንዳለ ማወቅ ነው daycare ነው የፈለጉት?
የፈለኩት።
Daycare የት እንዳለ?
እ።
OK እ፣ እኛ እንደዚያ አና- አናስተናግድም። እኛ ባለሙያ ነው የምናቀርበው።
እሺ።
OK መልካም ቀን።
እናንተ ጋር